hello ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
አለን ደውለሽ ነበር።
አልገባኝም። ከየት ነው?
እስኪ ቴክኖሎጂ ነው ወይስ okay። አዎ፣ እሺ ከየት ደውዬ ነበር? አዎ፣ ሙዚቃ ጋብዛችሁኝ ጠፋችሁ።
እሺ እንትን ነበር attachment አንድ ለማድረግ ፈልጌ ሁለት ነው እንትን ያለው እና ኤልሻውን number of copies give ብሎኝ ሁለት የሚለውን አንድ አረኩት።
በቃ አሁን እያዋራሽ ነው ልጅቱ ልጁ ስልሳ ቤት ላይ እሺ።
ደውዬላት በቃ እኮ አንድ ይችን ብቻ ጨርሳሉ እኮ በማለት ዘግቶብኝ ነው። እሺ እኮ ሴት በቃ ብዬ ልውጣ?
አዋሪ አናግሪዋ እሱን እኔ step ኡን አልችለውማ እሺ